ወደ ጤና ይስጥልኝ Best Bet ራሄል ነኝ። በምን ልርዳ እንትን ነበር betting አልከፍትልኝ ብሎ አላርመው።
Okay ትኬት። እሺ cashier ኮዱን ንገረኝ።
እሺ
እሺ አስራ ሶስት አስራ ሶስት
ዘጠና አምስት እሺ ዜሮ አምስት እሺ ዘጠና አራት
አስራ ሶስት ዘጠና አምስት ዜሮ አምስት ዘጠና አራት አዎ እሺ
ሰላም እ ይሄ loss ነው። እሺ ተመላሽ የለውም። ሁለት ጨዋታ ነው የወደቀው።
እሺ
እሺ ሌላ check ማድረግ ልሃለ።
አዎ አስራ ሶስት እሺ ዘጠና አምስት እሺ
ሀምሳ
እሺ ሀያ ሁለት
አስራ ሶስት ዘጠና አምስት ሀምሳ ሀያ ሁለት
አዎ እሺ ይሄም እንደዛው
ሁለት ሁለት ጨዋታ። አዎ የማንቸስተር እሺ።
ሲቲ እና የመሜሎድ እሺ
ሌላ አለክ